ሰላም ነሽ? እንዴ?
እንዴት ነህ?
አለ።
እሺ እስክርቢቶ ማን ልበል?
እ አባ ፊት አባ ገሩ ይባላል ከጅማ እ? እ?
አባ ፊት አባ ናኑ ይባላል።
ማን ማን አልከኝ?
አባ ፊት እሺ እሺ፣ ምንድን ነው ጉዳይ?
ጉዳይማ የለም የኦሮምኛ አታውልም እንዴ ስቱዲዮ ጊዜው አልገባም። አማርኛ አትችልም?
እኔ አማርኛ አይቻልም። እኔ ኦሮሞ ላይ እሺ ነገ በቃ ደውል፣ እንደዛ ከሆነ ዛሬ አልገባም። እሺ እሺ እሺ ማከስ ሰላም እናመሰግናለን።
እሺ